ስለ ሰላም ጤና ይስጥልን Best Bet
withdraw ማድረግ ፈልጌ ነበር ከ Best ላይ።
እሺ ትችላለህ።
እምቢ ብሎኝ ነው እና እ
እምቢ ብሎኝ ስንት ብር
ስድስት መቶ ሀምሳ ብር እኮ ወደ ወደ CBE ነው account ህ ላይ deposit የተደረገ ብር ነው እንደ እየሞከርክ ያለው
አ እኮ deposit የተደረገ ብር ከሆነ ቢያንስ ትንሽ መጫወት መቻል አለብህ። ወደ በጣም
ኦኬ